ስትልኝ ኮርስ በኮም ነበር
በዚህ ስልክ ዲፖዚት አድርጌ ከቴሌ ብር ወደ ሁሉ ስፖርት ፕሮሰሱን ፔንዲንግ አረገብኝ።
ተቆርጧል ብሩ
አዎ ተቆርጧል። ከቴሌ ብር ተቆርጧል። ወደዚህ ወደ ሁሉ ስፖርት አልገባልኝም።
እሺ ማታ አንድ ሰዓት ከሰላሳ ሶስት ደቂቃ ላይ ነው ያ እንደዛ የሆነውና ከቴሌብር የተላከሎት message አለ አይደል
message ኡ አለ think ካላጠፋሁት አለ እንትን እኮ አለ normally ሁሉ ላይ አይ ገብቼ እሱ አይሆንም transaction process አለ አ፣ እሱ አይሆንም
እሺ ከቴሌብር የተላከሎትን message screenshot አድርገው ቴሌግራም ላይ አ፣ ላኩልኝ ቴሌግራሙ በየትኛው እዛው ጥያቄ ምልክቱ ጋር ባለው ቴሌግራም
አሁኑ ነው ማለት ነው አዎ ይላኩ እዛ ላይ